ሄሎ ሄሎ። አቤት ምን ልርዳዎት
ቅዳሜ አርብ ዕለት cash out የተባለ ብር አልገባም። ቴሌ ብር ላይ ምንድን ነው ችግሩ?
ከምንድን ነው cash out ያደረጉት?
አ፣ ሀበሻ ቤት
የ account ቁጥሮችን ንገሩኝ። የቴሌ ብር የቴ- የቴሌ ብር ስልኬ ነዋ
አ
ዜሮ ዘጠኝ አርባ አራት
አርባ አራት ሰላሳ
ሰላሳ ሀያ አንድ ሀያ አራት እሺ
እሺ ከሀበሻ ስፖርት approve ተደርጎ እኛ ጋር ስላልመጣ ከሀበሻ ስፖርት approve ያስደርጉ።
እ ሀበሻ ስፖርት አ approve ያስደርጉ።
ምን ያ- ምን ያስደርጉ approve ያስደርጉ ከሀበሻ ስፖርት approve ያስደርጉ። እሺ ወደ እኛ system አልመጣም።
እሺ እሺ መልካም ቀን።